ሄሎ ጤና ይስጥልኝ ቤስት ቤት ቃል ኪዳን ነው የምልርደው
እንዴት አደርሽ? ሰላም አድርሽ?
ሰላም ምልርደው
ካሽን ኮድ ያስነግሪኝ። ይቅርታ
እሺ ንገሩኝ።
እሺ አስራ ሶስት
እሺ
ሰማንያ ስድስት
እሺ
ሰማንያ ሁለት
እሺ
ሀምሳ ስድስት
እሺ አንድ postponed ጨዋታ አለው። ሀያ አራት ሰዓት ሲሞላ ይታረማል። እሱ ጨዋታ ሌላው ታርሟል።
የማን game ነው ማማዬ?
ይሄ አልታይ ኤፍሲ ከኢታድ የሚለው
okay እሱ ነው ያዝ- አልተጫወቱም።
አይ postponed ተደርጓል፣ ተ- ተዘዋውሯል።
እሺ ሌላ ሌላ ልንገርሽ።
እሺ ይቻላል።
እሺ አስራ ሶስት እሺ
ሰማንያ ስድስት እሺ
ሰባ ሁለት እሺ
ዘጠና ስድስት
እሺ ይሄ በሁለት ጨዋታ ልውስጥ ነው የአስቶን ቪላ እና የኖቲንጋም ፎረስት።
okay እሺ እሺ ሌላ አለ?
አ እሺ
አስራ ሶስት እሺ
ሰማንያ ስድስት እሺ
ሰማንያ እሺ
ሰባ ስድስት
እሺ ይሄ በሶስት ጨዋታ ልውስጥ ነው
በማን በማን የሴልቲክ የሉተን ታውን እና የወልቨርሃምፕተን የሚለው
ሴልቲክ
ሴልቲክ የሉተን ታውን
አ እና የወልቨርሃምፕተን የሚለው
okay እሺ ከኤቨርተን ማለት ነው።
እሺ እሺ ሌላ አንድ አለ?
አንድ ልንገርሽ እሺ
አስራ ሶስት ስልሳ ሁለት እሺ
ሰማንያ አንድ ሀምሳ አራት
እሺ ይህም በሶስት ጨዋታ ልውስጥ ነው የሉተን ታውን የቀድሞቹ የኖቲንግሃም ፎረስት እና የወልቨርሃምፕተን
አመሰግናለሁ። እሺ እሺ thank እኛም እናመሰግናለን። መልካም ቀን።
you